Hello Hello ጤና ይስጥልኝ።
ጤና ይስጥልኝ። አንድ postponed የሆነ ጨዋታ ነበር አዎ እና ዛሬ አይካሄድም ጨዋታው አረጋግጠናል። እንደዛ የሚሆን አዎ።
ከሆነ system ኡ ያርመው ነበር።
እ፣ ቢካሄድም እ፣ ማለት ከተካሄደ ውጤቱ ይያዛል ነው እንጂ የማይካሄድም ከሆነ ከሀያ አራት ሰዓት መጠበቅ አለብን። ለዛ ነው ከሀያ አራት ሰዓት በኋላ ነው system update የሚያደርገው
አዎ።
ከዚህ አይደለም። ለዛ ነው እሺ። እዚህ ጋር የሚታረም ቢሆን ኑሮ ቀድመን ማለት እርግጠኛ ብንሆን ልናርምልህ እንችል ነበረ፣ ግን አይደለም።
አዎ።
system በራሱ ጊዜ ስለሆነ update የሚያደርገው ትንሽ ጠብቅ እሺ። አራት ሰዓት ከአርባ አምስት ላይ ነበር የሚካሄደው so አዎ።
ማታ አራት ሰዓት ከአርባ አምስት ላይ ሀያ አራት ሰዓት ይሞላዋል ማለት ነው። ከዛ በኋላ እንዳለ ትኬቱ win ስለሆነ የዛ match ብቻ ተቀንሶ ይገባልሃል።
እሺ እሺ፣ መልካም ቀን እሺ።